ጤና ይስጥልኝ። ዋሽንግተን ህክምና ማዕከል።
ጤና ይስጥልኝ።
አቤት።
ለነገ ቀጠሮ ለማስያዝ ነበር ዶክተር መላኩ ጋር።
እሺ፣ ታርጋለሁት ከዚህ በፊት አዎ እሺ፣ አንድ ጊዜ
ወይዬ ይጠብቁኝ። አንድ ጊዜ እሺ ነው
ነገ ግማሽ ቀን ነው ያሉት ያውቃሉ።
okay ማለት ከስንት ሰዓት ከስድስት ተኩል
ነው እንዴ?
አዎ፣ okay ስለዚህ ለ ለካርድ ያስመዘገቡትን ስልክ ይንገሩ።
እ እ ለካርድ ያስመዘገቡትን ስልክ ቁጥር ስልክ ቁጥር እም፣
0932
እሺ 26 50 66
ሀምሳ ስልሳ ስድስት አዎ ካሳሁን አሰፋ ነው። አስፋው።
አሳውን ግን መምጣት የምችለው አራት ሰዓት ተኩል ላይ ነው።
ይችላሉ።
አራት ተኩል ላይ ያዝልኝ።
እሺ
እሺ ወይ
አስተላልፋለሁ።
እሺ አራት ተኩል ላይ እሺ እሺ አስተላልፋለሁ። እሺ እሺ ሰላም